hello
hello አቤት ማን ነበር?
hello
ከየት ነው የመጣሁት?
hello።
አቤት
አቤት እንትን deposit ለማድረግ ነበረ verify አልሆንም አለኝ ኮድ ስጨምርበት
ኦ፣ እኛ ጋር ቻፓን የደወሉት ም- deposit ማድረግ ይችላል። ከእኛ system እየሰራ ነው። እሺ
አ፣ okay እንትን አ፣ ብር ለመጨመር ነበረ ለጨዋታ ለመጨመር አዎ እኮ deposit ማድረግ ይችላል። የቻፓን ተጠቅሞ በቴሌብር ወይም በ CBE ማስገባት አ።
ይችላሉ።
አይ